ሰላም ጤና ይስጥልኝ።
ማስለኝ መቤት አውርትልን ነው ልክ ነው። Donkey Tube ላይ ፈልጌ ነው አሁን ነው እንትናችሁን ከፍቼ አግኝቼ ነው። የት ነው አድራሻችሁ? እናንተ መጥቼ የማናገረው መመዝገብ ፈልጌ ነው ስራ።
እሺ፣ ለስራ ጉዳይ ነው መመዝገብ የፈለጉት?
አዎ፣ ለበጎ አድራጎትም ቢሆን አዎ፣ hello፣ ወይ በጎ አድራጎት ስራም ቢሆን እሺ፣ እ በጎ አድራጎት ስራዎችን መስራት ፈልጋለሁ።
እሺ። እዛ ላይ ቪዲዮን ያዩበት ከስር link አለ። በዛ link ገብተው ይመዝገቡ በሚፈልጉት ሙያ። እዛ ላይ የስራ ዝርዝሩ ስላለ አለ እዛ ላይ እሱን አይተው apply ያድርጉ።
እሺ።
ከስር description ላይ አዎ ለመመዝገብ ይሄን link ይከተሉ የሚል አለ።
አዎ እዛ ገብተው ከ Donkey Tube ጋር ለመስራት የሚል አለ። በሱ እሺ።
ይመዝገቡ።
እሺ፣ እመቤት አመሰግናለሁ።